እባላለሁ ጤና ይስጥልኝ። ጤና ይስጥልኝ። ከ We Plus የመጡ ልጆች አናግሮት ነበር አይደል?
ምንድን ነበር?
download እንዲያደርጉ app
አዎ
download አድርጎታል?
አላረኩትም። እንትኑ scan ሳረግ ያረኩት ነበርና አዎ።
ኮምፒውተሩን ከዛ በዛው አላረግም ቀረ።
እሺ አሁን Play Store ላይ We Plus Solution Provider የሚለውን app በ- አሁን ብታወርዱት መኪና ስለሆነ ከሀያ ደቂቃ በኋላ ትቆምሽ።
እ?
መኪና እያሽከረከርኩ ስለሆነ ከሀያ ደቂቃ በኋላ ትቆም ደውዪልኝ።
እሺ አመሰግናለሁ።